ሄሎ ጤና ይስጥልኝ። ይስሐቅ ነኝ ከቤስት ኬስ ምን ልርዳው?
እንትን ቁጥር የደረሰኝ እንትን ቆርሻ ነበር እንድትሄድ ፈልጌ የደረሰኝ ቁጥር
ኧረ የለም ቆ- እንትን ቆርጬ ነበር ትኬት እና እንድትሄድ ፈልጌ ነበር እሺ ቁጥር ንገረኝ። አለ
አስራ ሶስት አስራ ሶስት ሀምሳ ቤት ኮድ አይዲያ አስራ ሶስት ቀጥል ሀምሳ አምስት ሀምሳ አምስት አስራ ዜሮ ሶስት ዜሮ ሶስት ሀያ አንድ ሀያ አንድ አዎ።
እሺ አንድ postponed የሆነ ጨዋታ አለ።
እ
ትንሽ እ፣ ጠብቀው ሀያ አራት ሰዓት ጠብቀው postponed የሆነ ጨዋታ አለ።
ነው ሌላው ስታ
ሌሎቹን ያሸንፈዋል።
አሸንፋ አዎ እ፣ ስንት ሰዓት ነው የሚጀምሪያ? አንድ አንደኛው ሀያ አራት ሰዓት ጠብቀው።
እና እሺ፣ አመሰግናለሁ።
እሺ አመሰግናለሁ።